hello ጤና ይስጥልን ቤስት ቤት
ጤና ይስጥልኝ።
ሰላም።
ቤስት ቤት እንትን deposit ለማድረግ እሺ
ሲቢ ብር እምቢ እያለ ነው።
አዎ ዲፖ ሲቢ ተቋርጧል። እሺ ለጊዜው ይስተካከላል። ትንሽ ጠብቁ።
ከመቼ ነው የሚጠይቀው?
እ፣ እርግጠኛ አይደለሁም ግን ይስተካከላል። ትንሽ ጠብቁና check አድርጉት። እሺ ወደ በኋላ
እሺ እንትን ቅድም አስገብቼ የቆረጠልኝ ገንዘብ እስካሁን አልተመለሰልኝም።
ልከዋል ቴ- ቴ- ቴ- text ኡን አዎ እሺ በቃ ከላከው እናሳውቃለን። እሺ ብዙ ሰው እያስተናገደን ስለሆነ ነው። አምስት መቶ አካባቢ ሰው እየላከ ነው እያሳወቀን ነው። ትንሽ system fail አድርጎብን ነው። እሺ ይቅርታ።
ቢያንስ አንድ ሁለት ሰዓት ሶስት ሰዓት ይሆነዋል። እኔ አዎ ገብቶኛል እኮ ቴሌግራም ላይ ልከዋ አለ አይደለ?
አዎ
እሺ የሚያወራ ሰው የለም ቴሌግራም ላይ